ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልድረው እንትን ነበርና ትራንዛክሽን ልኬልሽ ነበር እናንተ ላይ ማለት ብዙ አራት አራት ሺህ ብሮች ስለላኩ የትኛው እንደሆነ አሁን ማለት የዛኔ እንትን አየር ላይ ቀርቶብኝ ነው ሳይገባ ወደ አካውንት እና አንደኛ አራት ሺህ ከዛ ሁለት ሺህ ከዛ ደግሞ ሶስት ሶስት ሺህ ብር ቴሌግራም ላይ ልከውልናል አ አ እንትን ላይ ለያየሁት ሂስትሪው ላይ በጣም ብዙ ነው። እስኪ ቼክ በዚህ ስልክ ልከዋል አ በዚህ አ ስልክ ነው የላኩት?
አ አ ነው
እሺ አንድ ጊዜ ይጠብቁ እሺ
እኮ transaction message ኡን ይላኩልን።
እኮ ል- ልክ አልገባም transaction ኦቹ እንዳለ ሙሉ አዎ ግን እንዳለ እንዳልኩት screenshot እያደረጉ አየር- receipt ኡን screenshot እያደረጉ ይላኩልን።
ምን screenshot እንትኗን አዎ receipt ኡን ማለት ነው እንደዚህ በ link ሳይሆን አ እየከፈቱ screenshot ኡን ነው የምፈልገው እኛ እሺ